እኔ ስፖርት በኩል የምንረዳው
ሰላም ነው።
እግዚአብሔር ይመስገን።
እንትን ከሁሉ ስፖርት ቴሌ ብር ሊሰራልኝ አልቻለም።
ምን withdraw ነው
withdraw ሳይሆን deposit deposit ነው deposit ይሰራ አይደለም። በሄሎ ካሽ account ይጠቀሙ። ሄሎ ካሽ account አለዎት እኔ የለኝም። በቴሌ ብር ነው የምጠቀም።
በቴሌ ብር እሺ። ለጊዜው ቴሌ ብር እየሰራ ነው፣ system እያስተካከልን ስለሆነ ነው። ሲስተካከል እንትን እንላለን።
okay ይቆያል ወይስ ዛሬ?
አይ አይቆይም፣ ትንሽ ይጠብቁ። በምን ምን ያህል ሰዓት እንደሚፈጅ እንኳን አናውቀውም።
እሺ እሺ